hello አቤት ሰላም ጤና ይስጥልኝ ቤት ቤት
ብር withdraw አድርጌ ነበርና አልገባም ቆየ።
እሺ ስንት ብር ነበረ ሶስት ሺህ መቶ ዛሬ ነው ያረከው?
አዎ በሌላ ስልክ ነበር ግን እሺ ንገረኝ ስልኩን።
ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሰላሳ ሰባ
ሰባ ሀያ አምስት ሰላሳ አንድ ሀያ አምስት ሰላሳ አንድ እሺ ዛሬ ነው ያረከው?
አዎ አሁን እሺ hello አቤት process ላይ ነው ያለው ይገባል አልሽ ትንሽ ጠብቀው እሺ እሺ እሺ እሺ አመሰግናለሁ መልካም ቀን መልካም